hello hello
ጤና ይስጥልን።
hello
ጤና ይስጥልን። ባምቢስ አዎ ጤ- ጤና ይስጥልን።
አዎ።
አይሰማዎትም? ለምን አዎ ባምቢስ ባምቢስ ነው። አዎ።
ይሰማዎታል?
ይሰማል ይሰማል። hello ከአሪፍ ፔይ ነው የምደውሎት። ለሚያችን አሪፍ
እሺ እሺ ሰላም ነው።
ከአሪፍ ፔይ ነው የምደውሎት። አሪፍ POS machine አዎ አዎ እንዴት ናት?
እግዚአብሔር ይመስገን። እንደማኛችን ምናልባት ፖስ ማሽኑ ላይ ያጋጠመው ችግር ካለ ለምጠይቅ ነበር።
ምንም ያጋጠመ ነገር የለም እየሰራንበትም አይደለም።
እሺ ለሚያችን ምናልባት ችግር ካጋጠሙት እሺ በዚህ ስልክ እንደውም ለምንድን ነው እየሰራችሁበት ያለው ነው?
ያው ሰው በየ- በራሱ እንትን ስለሚጠቀም ነው።
ይሰማዎታል?
አዎ እየሰራችሁበት አይደለም?
ይሰማል ይሰማ አዎ ይሰማል። በራሳቸው ፖስ ማሽን እሺ፣ ስለሚጠቀሙ ነው። ሄሎ
ይሰማዎታል? መስመር ላይ ያሉ ለሚያችን